አለ
hello አቤት ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከ STEM for Kids ነበር የምደውለው የልጆች የኮምፒውተር programming ስልጠና
እሺ ስልኮትን ፌስቡክ ላይ አስቀምጠውልን ነበር አስታወሱ?
አስታወስኩት።
እሺ ጥያቄ አሉት ወይስ መረጃ ልስጦት?
እ፣ ጥያቄ የለኝም።
እሺ መረጃ ነው የሚፈልጉት?
አዎ
እሺ ድርጅታችን STEM for Kids ይባላል። ከአራት እስከ አስራ ሰባት ዓመት ላሉ ታዳጊዎች ነው ስልጠናውን የምንሰጠው። የአንተ ልጅ በዚህ እድሜ ክልል ውስጥ ነው የሚገኙት?
አዎ ስንት ናቸው?
ሁለት።
እሺ እ፣ አዲስ አበባ ውስጥ ነው ያሉት?
ክፍለ ሀገር
እሺ የት ይገኛሉ?
እም፣ ደሴ
ደሴ እም፣ okay እሺ ወይ ደሴ ስን አዲስ አበባ ነው አሁን ላይ ያለ ነው እና online course ወይም ደሴ መጥተን ስንከፍት እደውልልዎታለሁ።
እሺ እሺ መልካም ቀን።